ኧረ ውሰድልኝ። አንቺ መቀመጥሽ አይቀርም ነው ለሰው አደሩ ብለሽ ነው። እውነት ነው።
ሄሎ ሄሎ፣ ጤና ይስጥልን። ለአይን አዲስ ደውለው ነበር።
እ
ለአይን አዲስ ኮንሰልታንሲ ደውለው ነበር። በምንድታ እሺ አዎ።
እሺ፣
ጠይቄሽ ነበረ ለዛ እንዴ ኢንፎርሜሽን አግኝተሃል?
ይመስለኛል።
በይ።
የት የት ነበር consult የምታደርጉት?
አንተ የት ነበር የፈለግከው? በምንድን በትምህርት ነው ወይስ በ visitor ነው የፈለግከው?
በ- በምን አልሽ?
በትምህርትና በ visitor ነው process የምናደርገው፣ በቱሪስት ቪዛ ማለት ነው።
እ፣ በስራ ነው የኔ እንኳን።
በስራ የለንም፣ process አናደርግም የስራ ቪዛ። እሺ፣ መልካም እሺ።